ጤና ይስጥልኝ ቻኳ
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ምን እንርዳት?
እ፣ ትናንት deposit አድርጌ ነበር ወደ አፍሮ betting በዝ በ Chapa አማካኝነት ግን ገቢ አልሆነልኝም።
ቴሌግራም ላይ ልከውልን ነበረ።
ምን ላይ
ቴሌግራም ላይ በዜሮ ዘጠኝ ስልሳ
ቆይ እስኪ አንዴ ዜሮ ዘጠኝ
ሰባ ሁለት
ሰባ ሁለት ነው
ሰባ ሁለት ሰባ ሁለት እሺ አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት በዚህ ቁጥር ቴሌግራም ላይ transaction message ኡን ይላኩልን።
okay እሺ